ጣናችን የጤና ማዕከል
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
መረጃ ለመጠየቅ ነበረ።
እሺ እ ከጅማ አዲስ አበባ ይገኛል እንዴ አየር ለመቼ?
ለሐሙስ?
እሺ
አ- ቆይ ቆይ ቆይ በየቀኑ ማግኘት ይቻላል ወይስ አዎ፣ በየቀኑ አለ
በየቀኑ አለ?
አለ። አዎ።
okay ስንት ነው ትኬት?
እሺ ለምሳሌ ለሐሙስ ሊውሉት ያው ከቀን ቀን እንትን ይላል እ
ሁለት ሺህ ለሐሙስ ያለው አሁን እስከ ሐሙስ ድረስ ያለው ዋጋ ሁለት ሺህ ዘጠኝ መቶ ስልሳ ሰባት ብር ነው።
እሺ በቃ መልሼ እደውል።
አዎ አርብና ከዛ በኋላ ያለው ሁለት ሺህ አርብና ቅዳሜ ሁለት ሺህ ሰባት መቶ ሀምሳ ስድስት ብር
እሺ አመሰግናለሁ። ሰው ችግር የለም።